hello የት ነው ቢሮአችሁ?
እ
ድሬዳዋ ቢሮአችሁ የት ነው?
ድሬዳዋ ማይክሮ ፋይናንስ ጋር በድር አጠገብ ነው።
ምን- የት አጠገብ?
በድር በድር ባስ ታውቀዋለህ?
ምድር ምድር
እ ምን ምን ባስ?
በድር bus
okay okay፣ እዛ ነው።
አዎ፣ እዛ አካባቢ ነው።
እሺ እሺ፣ ፋይናንስ ማለት ነው።
አዎ እሺ እሺ፣ አመሰግናለሁ።
እሺ።